ሄሎ ሄሎ
ማ አሁን ይሰማኛል?
ጨዋታማ አሁን ይሰማኛል?
ልበል መሰረት ነኝ እ ብራን- መሰረት ነኝ እ ብራለች ወይ ፍቅር የለሽም ትወጣለች። ምን ልታዘዝሽ?
በቃ እሺ፣ ሀምሳ ሁለት ስልሳ ዘጠኝ ሌላው ሄሎ ሄሎ፣ ሀምሳ ሁለት ስልሳ ዘጠኝ እ?
ሀምሳ ሁለት ስልሳ ሀምሳ ዘጠኝ ሁለት ስልሳ ዘጠኝ ምን ሆነብህ? ምን ሆነብህ?
ሲን አድርጌ ብያት ምን ነበር።
ሆነብህ?
ኮምፕሊት- ሲን አድርጌ ብያት ነበር።
ኮምፕሊት።
ኮምፕሊት- ኮምፕሊት በይ አሁን
ስምህ ማን ነው?
ቀላል ጸጋ ብሽ ኮምፕሊት እልልሃለሁ።